ሄሎ ሄሎ ሄሎ፣ አሚር አቤት።
ሰላም፣ እንዴት ዋልክ? ገነት ነኝ ከላይን አዲስ።
okay እሺ፣ ሰላም ነው አለው አለሁኝ እግዚአብሔር ይመስገን። አሚር ዛሬ የደወልኩልህ ያው እ፣ ቀጣዮችን procedure ኦች እየሰራን ነው እና እ፣ ባለፈውም I think ጠቀስ አድርጌልሃለሁ ይመስለኛል። Duolingo ፈተና እንዴት ነው ብትፈተን ምን ይመስልሃል ልልህ ነው። ካ- ያለውን acceptance ስናየው more ወደዛ እያጋደለ ስለሆነ ምን ይመስልሃል ብዬ ላማክር ነው የደወልኩልህ።
ያ Duolingo አንዴ እሷ ጋም ሞክሬ ነበረ።
አሀ result ኡ ከሰማንያ በታች ነበር ነው oh really የምታስተካክል የምታሻሽል ነገር አይመስልህም አሚር?
አዎ እንደዛ ስለመሰለኝ የተውኩት እንጂ ያኔ መፈተን ነው።
okay በቃ status ክን ለማወቅ ብዬ ነው አሚር።
እሺ በቃ ሌሎቹን update የተደረጉ ነገሮችን screenshot እልክልሃለሁ። ቴሌግራም ላይ update ተመልከት።
እሺ እንትኑ ልክ ይልሻል የ Skype account ኡ ልክ ያለ አዎ እሺ፣ እሺ አሚር thank you።